of of uh, Anabit. Hello?
ሄሎ
Oh, ሰላም ነሽ?
አለሁ። ሰላም ቤት ቤት
እ፣ ሲቢ ብር ብር ቆርጠን አልባል ነው።
ዲፖዚት ነው ዊዝድሮ?
ኧረ ዲፖዚት ነው።
መቼ? ዛሬ ነው።
ዛሬ ዛሬ ሁለት መቶ ብር ባለፈው መቶ ሀምሳ ብር እሺ፣ በቻፓ ነው
በቻፓ ነው።
እኮ እንትን deposit message ኡን ቴሌግራም ልላክልንና inform እናደርግልሃለን ለቻፓ እ?
deposit message ኡን።
የ deposit message አዎ ልክ ከአንተ ጋር ሲቆርጥ የሚላክልን message አለ። ማን ነው ስምክ?
ም- በሬንቶ እ?
ስልክ ቁጥር ልንገርሽ።
አይ ንገረኝ ስምህን በ
በሬንቶ በሬንቶ ሚካኤል
መች ነው የላካው?
ዛሬ ስ- ሳምንት እሺ ድጋሚ hi ትለናለህ እንድናየው።
እሺ ቴሌግራም ላይ hi ል አዎ በልሽ።
ድጋሚ hi በልና check እናደርገዋለን።
እሺ በቃ እንድል እሺ
እሺ